ይቆርጣል እያለ ጤና ቤት የምንረዳው እሱ ሰላም ነው እናት ማታ ቤስት ቢት ላይ አስር ሺህ ብር ትራንስፈር አድርጌ አካውንቱ ላይ አልገባልኝም። ብሩን ግን ቀንሶታል።
እሺ አንድ እ?
እሺ ይሄ ነው ቤት ቤት ስልክህ አይደለም ሰባ አራት ሰባ አንድ
ስለ
አቤት ሰባ ሰባ አራት አራት ሰባ አንድ ሰላሳ ስምንት ስልሳ ሰላሳ ስምንት ስልሳ አዎ እሺ አንዴ ጠብቀኝ እሺ check ላድርግ እሺ
እሺ አስር ሺህ ብር ነው ያልከኝ አዎ ወደ ቴሌብር account ሰባ አራት ሰባ አንድ ሰላሳ ስምንት ስልሳ አዎ confirm አድርጌልሃለሁ ገብቶልሃል እሺ check አድርግ አየሁ
ተደውለን አመሰግናለን መልካም ቀን